ጤና ይስጥልኝ ሄሎ ቪዛ ሊዲያ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጥዎት? ጤና ይስጥልኝ እንዴት ናቸው? ሄሎ ሄሎ ሄሎ
ምከታ አሁን እሱን ስታይ ቅርብ ስታያት በጣም ታስጠላለች።
ጤና ይስጥልኝ ደንበኛችን ሄሎ ጤና ይስጥልኝ ደንበኛችን